Pedro. Pedro. Hello. ሄሎ
ጤና ይስጥልኝ። ይሰማ
ይሰማኛል። ሰላም ነው ይመስገን። ሰላም ነው። ትንሽ ድምጽ ያለን ያለን ፍሊንትስቶን አ፣ ወደ ፊሊፕሶን ሆምስ ነው የደወሉት።
አውቀዋለሁ። እናንተን አይቼ ነበረ ቴሌቪዥን ላይ እ፣ እንደዚህ ለሽያጭ የቀረቡ ትንሽ ድምጾት ግን ራቅ ብሏል። ቆይ እስኪ መልሼ ለሽያጭ የቀረቡ ሱቆች ነበሩ። ስንት ስንት ናቸው?
ልደውልዎት። ምንም እየተሰማኝ አይደለም።
እሺ